አልፈልግ ፍቅር ካንቺ ሌላ ተጠረን ይሎኛል ኧረ ምላ ሰዎች ሳይገባችው ኧረ ምላ ክፍት ቦታ የለም ኧረ ምላ ልልሽ ንገሪያችው ኧረ ምላ ተንሰራፍተሽበት ኧረ ምላ ባይምሮዬ ጓዳ ኧረ ምላ አንቺን የት አድርጌ ኧረ ምላ ልቀበል እንግዳ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ ልቤ ከልብሽ ጋር ኧረ ምላ በሀሳብ ተገናኝቶ ኧረ ምላ ስገላገላ አደርኩ ኧረ ምላ ያንቺ በኔ ጥንቱ ኧረ ምላ እህላይ በላኝ ኧረ ምላ አይጥመኝ ሙዚቃ ኧረ ምላ ደስታዬ አንቺ ነሽ ኧረ ምላ ተረዳሁት በቃ ኧረ ምላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ እንደው ምላ ምላ ኧረ ምላ እንደው ምላ ምላ ኧረ ምላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ የሐኪሞች ብዛት ኧረ ሜላ ምንም አረዳኝ ኧረ ሜላ በሽታ አንቺ ነሽ ኧረ ሜላ በቅርብ አትገኝ ኧረ ሜላ ራቤ ቢጠማ ኧረ ሜላ ምናምኑን በላሁ ኧረ ሜላ ጥጋቢ አንቺ ጋራ ኧረ ሜላ መሆኑን ነቻታሁ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ እንደው ሜላ ሜላ ኧረ ሜላ እንደው ሜላ ሜላ ኧረ ሜላ አልፈልግም ፍቅር ካንቺ ሌላ መቼ ነው ዛሬ ነው ነገ ነው አይንሽን የማየው መቼ ነው ዛሬ ነው ነገ ነው አይንሽን የማየው የፍቅርሽን ምስል በግንባር አትሜ የፍቅርሽን ምስል በግንባር አትሜ እየባሰ ሄደ ብናብኝ ህመሜ እንግዲህ ጀመረኝ ሊለኝ ከፋ ከፋ እንግዲህ ጀመረኝ ሊለኝ ከፋ ከፋ በሽታዬን የሚያውቅ አስታማሚ ጠፋ መቼ ነው ዛሬ ነው ነገ ነው አይንሽ የማየው መቼ ነው ዛሬ ነው ነገ ነው አይንሽ የማየው ተፈጭቶ የሚበላ ሞልቶ ጥራጥሬ ተፈጭቶ የሚበላ ሞልቶ ጥራጥሬ ደፋ ብያድራለሁ ከንፈር እንዳገኝ መንገድ ላይ ቆሜ አንቺን እንዳገኝ በሀሳብ ስዳስስሽ መሽቶ